ጤና ይስጥልኝ ኢትዮጵያ ማውቀስ
ሄሎ ይስጥልኝ።
አቤት እንዴት ዋላችሁ? ሰላም ነው?
ፕሬስ ፕሬስ ፕልጊት
ሄሎ
ወይ ጎንደር አዲስ አበባ ፍላይት ፈልጊ ኦኬ። ለመቼ ነው የፈለጉት?
ተነገ በነገ። እሺ፣ እያየሁላችሁ ነው አሀ እያየሁላችሁ ነው። እሺ፣ ፕራይሱ ፍላይቱ ካለ ቼክ እያደረኩላችሁ ነው።
እሺ እሺ
እነሱ ከየት ነበረ መነሻችሁ?
ጎንደር ጎንደር። Okay። business class seat ኦች ብቻ ናቸው ያሉት?
እህ የ business class ወንበሮች ናቸው ያሉት ለነገ።
እንጂ normal ነው እ፣ ለከነገ ወዲያ ላድርግላችሁ እንደዛ ከሆነ ለስን ለበሰ ለእሑድ ልይላችሁ ለእሑድ ሁለት class ኡ ልዩነቱን ንገረኝ እስኪ Okay ልይላችሁ price ኡ ስንት እንደሚሆን አለው ዘጠኝ ሺህ አራት መቶ ሀያ ብር
ያንኛው ስንት ነው የአንድ ሰው price አዎ ያንኛው እንጂ እ?
normal ኡ ስንት ነው አ፣ እሱ ላይ ለነገ የለም maybe ለእሑድ አድርጌ ዋጋውን ልይላችሁ አይደለ
ዘጠኝ ዋጋውን ለእሑድ አድርጌ check ላድርግላችሁ ጠብቁኝ አንዴ አራት ሺህ አምስት መቶ አርባ አምስት ብር አንድ መልስ ልታወጣሽ እሺ check አድርጉና ደውል thank you